ሄሎ ሄሎ ጤና ይስጥልኝ።
ሄሎ
ሄሎ ሄሎ ሄሎ ሄሎ አይሰማም?
እሺ ይሰማና ርቆ አይምልም።
እሺ ይቅርታ፣ አቶ አስናቀ አራጌ አቤት ከዊ ፕላስ ሶሉሽን ድርጅት ነበር የምደውልሎት።
ከምን ከዊ ፕላስ ሶሉሽን ድርጅት ነው የምደውልሎት። ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው።
እሺ አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ያ ምንድን ነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱ percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ደግሞ ድርጅታችን ዋና ምክንያት አሁን ላይ የሚገባችሁን ጥቅም እያገኛችሁ ነው ብለን አናስብም። አሽከርካሪዎች ለምሳሌ ሕክምና ጡረታ፣ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላችሁ ይህንን በጋራ የምትቆጥቡበትና አቅም የምትፈጥሩበትን ስርዓት ነው ይዘን የመጣ ነው። ሀሳባችን የት ነው እንዴት ቢሮአችሁ?
ቢሮአችን ከሳሊተ ምሕረት ቤተ ክርስቲያን ጀርባ ወደ ጃክሮስ የምትወስደዋ መንገድ አለች አይደለ?
አዎ እሱ ጋራ አስናቀ ማስታወቂያ ፊት ለፊት አቢሲኒያ ባንክ ያለበት አንደኛ ፎቅ ላይ እንገኛለን። ሄሎ